ደርሶ እንደ ንክኪ ጎመጎም ደሞ እንደ ወረድሽኝ እኔ አንቺን ብወድሽ ጎመጎም ጎመጎም በዛብህ እንግዲህ ይክፉበት ጎመጎም እስኪ ሰለቻቸው አሉ ብያል ጥላሽ ጎመጎ አንቺን መውደድ አልተው ታመሻል ይሉኛል ጤናውን ነሳሽ ፍቅር አስመጠረ ሰው አፍ አገባሽ እቴ ወንዝ ልብ ጎመጎ ችለሽ አስችኝ ለወሬ አትፈቺ ጎመጎ ፍቅርሽ አይራቀኝ ዘንድሮም አልቀረ ጉምጉ ያቻምና ጉምጉ የኔ ሆድ በፍቅርሽ ጉምጉ ባላገሩ በሹ ሐሜታው ምንድን ነው? በተዋደድንኛ ጤና አልሰጠና ለሰው እንደ መገኛ ወሬ ሰው አይገልም ጉምጉ አያቆስልም ሲባል አንቺን ሲነኩብኝ ጉምጉ ሲያሰኘኝ አድሯል ሲያነሱሽ ብነሳ ጉምጉ ሲረሱሽ ቢረሱ ጣሚ ነገራቸው ጉምጉ ከአንቺ ስላለዩ አሞራ ሊበሉ ጭቃ ነች እንዳሏ እንጨነቁኝ ጀመራሉኝ ተወትዋ ባንቺ አይለወጡኝም ጎመጎም መላም ይምጡ ዘዴ እስከ ዘላለሙ ጎመጎም አቶችም ከሆዴ እማ ባይኖር ጎመጎም ወር ሰብቶ ባይችል ፍቅር ሰው ሲያሳማ ጎመጎም እግር ሴት ይጥል እረገኝ እረገኝ የጥቴ ዳባዬ የኔና እሷን ፍቅር የኛን ጉሳሳይ እንዲያውም ጎመጎም ኧረ እንዲያውም ጎ